ተማሪ ባባ
ሄሎ ጤና ይስጥልን።
ጤና ይስጥልኝ። ደሚስል ምን ልርዳዎት አባት?
እንትን ፒካፕ መኪና ፈልጌ ነበር። አክቹ
ፒካፕ አለ፣ በቴክኖ አለ፣ ታኮማ አለ፣ ታኮማ አለ።
ታኮማ ቶዮታ ቶዮታ ኪንካፕ ኪንካፕ
በ king cab ሀይሉክስ አለን። እሺ
ሃይሉክስ አ
ኦርዲ ነው
ዲ- በ D4D ነው የፈለጉት።
አዎ በ D4D በ D4D ከሆነ double ጋቢና ነው ያለን አባት
አይ እንትን king cab ሃይሉክስ
እኮ ሀይሉክስ double ጌ- ገ- ጋቢና
አይ double ሳይሆን king cab ምንድን ነው ያላችሁ
ቲ- ቲንካፕ። እስኪ ቆይ አንዴ ይጠብቁኝ፣ መስመር ላይ ይጠብቁኝ አንዴ ሊሉ
እሺ
እሺ ሁለት ሺህ አስር አለ ሶስት እሺ።
ነጥብ አምስት
yes
ሁለት ሺህ አስር ሞዴል ምን king cab ነው king cab አዎ ሀይሉክስ champagne color ነው አሪፍ እንትን የሆነ ማለት ነው።
አይ ሌላ ሌላ ስራ ፈልገን ነበር። ሌላ አላችሁ?
ሌላ አሁን ላይ የለንም በ king cab በ double ነው ያለን
አይ አንድ ቲክቶክ ላይ አይተን ነበር የደወልነው። ለዚህ ወይ